ለምሽ ነኝ ባኮት ምን አይነት ተበረጅ ዞት
ስለ scholarship መረጃ ማወቅ ፈልጌ ነበር።
scholarship አዎ፣ እሺ፣ የማን ነው? የ USA የአሜሪካ ነው የፈለጉት?
የትም ይሁን ግን ያው የ medical school ነው የምፈልገው። አሁን ማለት የምሰራው የጤና ሳይንስ ስለሆነ ያለበት ቦታ ደግሞ data አይሰራም። ስለዚህ መረጃዎችን ማግኘት አልቻልኩም። ለዛ ነው ስለዚህ አሁን እኔ website ኡን ነው የምሰጡት። እዛ ላይ እርሶ ፈልገው ነው የሚያገኙት ደንበኛችን።
okay፣ እሺ፣ እም፣ website ኡ ነው።
እሺ W W እህ dot እህ
EDU
እህ ወይም ደግሞ EDU
okay
pass
at pass ወይም ደግሞ PASS
S S okay dot እ ORG
ORG እሺ አዎ።
ይሄ ማን website ነው?
ይሄ USA ነው።
እሺ እሺ የካናዳ ከፈለጉ ደግሞ ልውስጠውት።
እሺ
scholarships እህ
ADS ADF dot com
dot com እሺ አዎ፣ እዚህ ላይ ፈልገው ካገኙ እንትን ማለት ይችላሉ።
እሺ አመሰግናለሁ።
ተጨማሪ ጥያቄ ያሎት
እ፣ ሲኖረኝ እደውላለሁ።
እሺ፣ ለቪዛ ስለደወሉ እናመሰግናለን። መልካም ቀን ደንበኛችን።
እሺ፣ ስላቸው እሺ